hello ጤና ይስጥልኝ።
hello አቤት
ጥያቄ
ምን አሉኝ?
ጥያቄ ለመመለስ ነበር።
እሺ ጥያቄውን ለመመለስ የጥያቄውን መልስ በስልሳ ሁለት ሀምሳ አንድ አጭር ቁጥር text ያድርጉልን። ምን አሉኝ?
text እንዲችላለን መመለስ ይቻላል ደግሞ
በዚህ እ፣ እስኪ text ያድርጉልን እና እኛ እናየዋለን። እ፣ እቃ ማዘዝ ሲፈልጉ ግን መደወል ይችላሉ።
እሺ
እሺ እቃ አሁን ለማዘዝ ፈልገው ነው።
ለመመለስ ነው ይደገማል። ፕሮግራሙ አዎ።
ይደገማል።
እሺ እ፣ ማን ልበል ስሞትን? አምን ማን አሉኝ?
አስተያየት እንቀበላለን።
ማን አሉኝ ስሙትን?
ሮቤል
ሮቤል ማ
ኤርሚያስ
ሮቤል ኤርሚያስ። የት አካባቢ ነው የሚገኙት?
ደብረ
የት አሉኝ?
ደብረ ብርሃን
እሺ ደብረ ብርሃን። እሺ ም- የማዘዝ የሚፈልጉትን መለያ ኮድ ይነግሩኛል?
ለመመለስ ነበር ጥያቄ hello ሰላም ነው።
እሺ ጥያቄ ለመመለስ አ- አጭር ቁጥር ስልሳ ሁለት ሀምሳ አንድ ላይ text ያድርጉልን።
ቤት ሰላም ጤና ይስጥልኝ። ገበያ
በዚህ መመለስ አይችልም እሺ መልሱን ንገሩኝ።
ሶስት ቁጥር
ሶስት ቁጥር አቤት ምን